ሄሎ አቤት
እንዴት ነሽ?
እግዚአብሔር ይመስገን።
ማናት ሲሞት?
ሄሎ
አ ተድላ አምቡላንስ የአምቡላንስ አገልግሎት ነው የደወሉት ተሳስተው ነው።
ተሳስፋ ነው እንዴ? አንቺ ጫምላቃ ዶሮ። ሄሎ ሄሎ ምንድን ነው አንቺ ሊዲያ።
ምን- ጫምላቃ